ሰላም ክፍት ቦታ ካለ ፈልጌ ነበር ከአዲስ አበባ ድሬዳዋ
አንድ ደቂቃ ለመቼ ነው የፈለጉት? ለመቼ ነው የፈለጉት?
ለዛሬ
እሺ ለአንድ ሰው መሄጃ ብቻ?
አዎ አንድ ሰው
እሺ መሄጃ ብቻ?
አዎ መሄጃ
እሺ ዛሬ ላይ ያሉ ባይሮች ሙሉ ናቸው።
ምን አልከኝ?
ዛሬ ላይ ያሉ ባይሮች ሙሉ ናቸው።
ኦኬ እሺ
ለነገ ይሁንሎት ለማክሰኞ
አይ ለነገ አውጥቻለሁ ለዛሬ ነበር የፈለኩት
okay እሺ ዛሬ ላይ ያሉት buyerኦች ሙሉ ናቸው።
እሺ ቴንክ ሚስተደውሉ ነው። አመሰግናለሁ። መልካም ቀን።
እስካሁን ሄዳለሁ ብዬ